ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
Hello አቤት hello Hello።
አቤት አይሰማም።
አዎ ብሩ አላክልኝ
Withdraw ነው
አ Withdraw አድርገህ ነው
ብሩ እኔ game ትጫወትና እም። እሺ
ብሩ አላየውም ከየት ነው ስጠፋው ብሩ?
ተጫውተህበት ነው
አዎ ከያው ከተጫወትክበትማ ስ- ይቀንሳል አ ብሩ ከ account ላይ ስትመድብ እኮ ይቀንሳል ከ account ላይ
አዎ አምስት መቶ ይቀንሳል።
እኮ ወጪ አድርገህ ነው
አ
አውጥተሃል withdraw አድርገሃል
አ ነው
እሺ
አማርኛ የሚችል ሰው የለም አጠገብህ አባ